ጤና ይስጥልን። ዋሽንግተን ዲሲ ነው ማለት አሎ አቤት፣ ጤና ይስጥልኝ።
አቤት።
እዚህ ከየካቲት የደወልኩት ነኝ። እባክሽ እሺ፣ አሁንም እ፣ አልተቻለም። አትሊስት እኮ እዛ እስኪደርስ አንድ ሰዓት አይሆንም።
እሺ፣ ልደውልላችሁ መልሼ።
እና ከእናንተ ውጭ ደግሞ ሪዲንግ እኮ አይደርስም ብለውን እኮ ነው።
እሺ፣ ልጠይቃችሁና እ?
ልደውልላችሁ።
እባክሽ ሐኪምም እያስቸገርኩ ስለሆነ እሺ፣ እንደው ከተቻለ እባክሽ እባክሽ እሺ፣ ልደውልላችሁ።
እሺ